ለጌታ ክብር እያጨበጨብንለት ከፍ ያለ ምስጋና እናበዛለታለን። በእረኝነቱ ተመርቻለሁ፣ ጠንቀቅ አድርጌ ድምፁን አውቃለሁ። በአረንጓዴው መስክ ባማረው ላይ አንሰራፍቶኛል ሳይኖር ከልካዬ፣ አልፈራም አውሬ ደፋር አድርጎኛል። የአራዊት ድምፅ መቼ ያስፈራኛል? ባለመናወጥ ከምንጩ እርካብ ከጭንቀት ማረፍ በረኝነቱ በረኝነቱ ተመርቻለሁ ጠንቀቅ አድርጌ ድምፁን አውቃለሁ። በአረንጓዴው መስክ ባማረው ላይ አንሰራፍቶኛል ሳይኖር ከልካይ አልፈራም አውሬ ደፋር አድርጎኛል። የአራዊት ድምፅ መቼ ያስፈራኛል? ባለመናወጥ ከምንጩ እርካብ ከጭንቀት ማረፍ እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ያረፈ ሰው እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ለካ ኦ እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ለካ ያሳረፍከን ኢየሱስ ሃሌሉያ እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ለካ እንዲህ ነው ለካ ኢየሱስ ያሳረፍከን ኢየሱስ የመራሃን ኢየሱስ ብቻህን መራሃን ኢየሱስ ኦ እረ እንዴት ተለየው ይሉኛል፣ ይህም የቅርብ ወዳጄን። እረ እንዴት ተለየው ይሉኛል፣ ይህን የበረሃ ጓዴን። ይህን ምስጢረኛ ይህን ምስጢረኛ ሄን እረ እንዴት ተለየው ይሉኛል፣ ይህን መልካም እረኛዬን። አልለየው አልለየው እሱ ነው አልለየው አልለየው አልለየው የበረሃው ጓዴነ ኧረ እንዴት ተለየው ይሉኛል ይህን መልካም እረኛ ሄነ አልለየው አልለየው አልለየው አልለየው አልለየው አልለየው አልለየው አልለየው አልለየው አልለየውም አልለየው አልለየውም አልለየው አልለየውም አልለየውም አልለየው አልለየውም አልለየው አልለየውም አልለየውም አልለየው አልለየውም የሚያረካ ፍቅር አገኘው አልለየው አልለየውም አሜን ይገባሃል ኢየሱስ ዝቅ ዝቅ ያልኩትን ያለ ከፍታይ ከፍ ከፍ ያረገኝ ወገን ያልሆንኩትን በልጁ ልጅ አርጎ ማረግን ያሳየኝ የተደረገውን በጎነት ቸርነት አልችልም መሸከም የምል የለኝም በሰጠኸኝ ዘመን ከፊት ፊቴ ቀደም ብርታቴ Hey, ኢየሱስ ሕይወቴ ኮነ ሕይወቴ ጉልበቴ ኮነ ጉልበቴ ብርታቴ ሆኖ ሰው ከፍታይ ከፍ ከፍ ያረገኝ ወገን ያረኩትን በልጁ ልጅ አርጎ ማረግን ያሳየኝ የተቀበልኩትን በጎነት ቸርነት አልችልም መሸከም የምል የለኝም ከበርበት ግደንበት ኢየሱስ ጥቃቴ ከሆነ ብርታቴ ሕይወቴ ከሆነ ሕይወቴ ጉልበቴ ከሆነ ጉልበቴ ኢየሱስ ብርታቴ ንበሩት ብርታቴ ከሆነ ብርታቴ ሕይወቴ ከሆነ ሕይወቴ ጉልበቴ ከሆነ ጉልበቴ ኢየሱስ መድኃኒቴ በሉት መድኃኒቴ መድኃኒቴ መድኃኒቴ መድኃኒቴ መድኃኒቴ ኢየሱስ የነፍሳችን መድኃኒት ሃሌሉያ መድኃኒቴ መድኃኒቴ መድኃኒቴ መድኃኒቴ መድኃኒቴ መድኃኒቴ እልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልልል እልልታ ብዙለት ለዚህ ጌታ ለነፍሳችን መድኃኒት ለነፍሳችን ረፍት ኢየሱስ ሃሌሉያ እጅጉን ሲራራ በብዙ ሲምር ከቶ ያበቃለትን የሞት ፍርድ ሲሽር ሲስብ ወደ ራሱ ለክብር መንግሥቱ እኔ እርሱን የማውቀው እጅጉን ሲራራ እጅጉን ሲራራ በብዙ ሲምር ከቶ ያበቃለትን የሞት ፍርድ ሲሽር ሲስብ ወደ ራሱ ለክብር መንግሥቱ እኔ እርሱን የማውቀው መክሮ ሲመልስ ለክብር ሲያበቃ ቶ ከሚያስቀር ከረግረቶች ጋር ታሪክ ቀይሮ ስምር ሃሌሉያ ኢየሱስ መርቆ ሲመልስ ለክብር ሲያበቃ ቶ ከሚያስቀር ከረግረቶች ጋር ታሪክ ቀይሮ ስምንም ሲለውጥ ይሄ ነው የኛ ጌታ ይሄ ነው የኔ ጌታ ይሄ ነው አምላክ የምለው ይሄ ነው ደግ ቸር ያልኩት እግዚአብሔር ይሄ ነው የኔ ጌታ ይሄ ነው አምላክ የምለው ይሄ ነው ይሄ ነው የተማመንኩበት እግዚአብሔር ይሄ ነው የኔ ጌታ ይሄ ነው የኔ ጌታ ይሄ ነው አምላክ የምለው ይሄ ነው ደግ ቸር ያልኩት ይሄ እግዚአብሔር ነው የኔ ጌታ በሉት ጌታ ይሄ ነው የኔ የማያሳፍር ጌታ የሚታመኑበት ጋሻ የሆነ እጅጉን ሲራራ እጅጉን ሲራራ በብዙ ሲምር ከቶ ያበቃለትን የሞት ፍርድ ሲሽር ሲስብ ወደ ራሱ ለክብር መንግሥቱ እኔ አውቀዋለሁ ጌታዬን አውቀዋለሁ ያዳነኝን ሃሌሉያ መክሮ ሲመልስ ለክብር ሲያበቃ ውጦ ከሚያስከርከረ ድረጉጭ ጋር ታሪክ ቀይሮ ስምንም አቤት የጌታ ፍቅር መክሮ ሲመልስ ለክብር ሲያበቃ ውጦ ከሚያስከርከረ ድረጉጭ ጋር ታሪክ ቀይሮ ታሪኩን ለመጠቀሰ ይሄ ነው ይበለው ኢየሱስን ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ለሚቸር ያልኩት ይሄ ነው የእኛ አዳኝ ይሄ ነው የኔ ጌታ ይሄ ነው አምላኬ የምለው ይሄ ነው ደግ ቸር ያልኩት